ጤና ይስጥልኝ። አሪፍ ሎዛ ነኝ። እባክዎ ምን ልርዳው?
screenshot ላክልኝ ብላኝ አሁን ልኬ ነበር በእንትን በቴሌግራም በቴሌግራም ልከዋል።
አዎ።
እሺ ደንበኛችን ስምዎት ማን ልበል።
የቴሌ ብር አይ የቴሌግራም ላይ የላኩበት username ዎት።
at
እሺ real እሺ ዜሮ አራት
ዜሮ አራት እሺ ደንበኛችን አግኝተነዋል። ወደሚመለከተው አካል አሁን ይታ- ሪፖርት ይደረጉልዎታል።
እሺ፣ እሺ ደንበኛችን መልካም ቀን።
እሺ